ሄሎ ሄሎ
አቤት ጤና ይስጥልን ከ Best Bet ነው የምደውልልዎት እሺ ቴሌግራማችሁ ላይ መልዕክት አስቀምጦ ነበር ከተወሰኑ ቀናት በፊት እ ተቀ- ላይክ፣ እ ችግሩ አዎ።
ተቀርፍሎታል አዎ እናቴ ተስተካክሏል አዎ እሺ ከአሁን በኋላ ወደ Best Bet page ሲገቡ ወደ account ኦች ሲገቡ የ live chat ምልክት አለች message ምልክት እሷን ተጭነው okay እዛው አዎ።
ቀጥታ ሊያናግሩን ይችላሉ አብሽር እሺ እሺ አመሰግናለሁ መልካም ቀን ይሁንልዎት አሜን